ሄሎ ሄሎ አቤት፣ አብርሽ እንዴት ነህ? ሰላም ነው ሰላም ነው።
አለን። ፕሪንተሩ ተቋረጠ። download እያደረገ ነው።
install እያደረገ ነው። አዎ፣ አላለ አላለቀም ማለት አላለቀም። install እያለ ነው።
የእኔን ሲመጣ save በለኝ እሺ፣ ወጥቶብኝ ነው።
okay፣ እንደገና የኛው ደግሞ ቲቪው ላይ ሀምሳ አምስት ነው የሚቆጥረው።
ዝም ብሎ ደቂቃ ብቻ ነው የሚቆጥረው። እንትኑ ቁጥሮቹን እንትን አይልም።
okay፣ ደ- አይ ሀ- ሰዓቱ ማቋጠሩም ትክክል አይደለም እኮ ሀምሳ እ?
ዜሮ ዘጠኝ ነው የላክልን ፎቶ ላይ አዎ፣ ፎቶ አንስቼ ነው እሱን።
ሲመጣ save በለው ነው።
አ እንዴት እ, እንትን ማድረግ ይቻላል? እ, ሙሉ screen ኡን ሸፍኖታል እሱ።
አ፣ እሺ እሺ እሺ፣
እ፣
check እናደርገዋለን። በቃ እሺ፣ እሺ አብርሽ
እሺ፣ ያኛው አልቋል። install አድርጎ ጨረሰ። በቃ save በለኝ። እኔ ዲስኩ ድጋሚ ወጥቶልኝ ነው።
ድጋሜ። እሺ፣ እንዴት ነው SMS የገባልክ? እኔ እኮ እየገባልኝ አይደለም።
እሺ፣ እሺ።
እሺ እሺ እሺ አብርሽ